እንሄዳለን። የዲያብሎስ ስራ እናፈርሳለን። ወደ ዓለምም ሁሉ እንሄዳለን። ወንጌልን ለፍጥረት እነግራለን፣ እናውጃለን። ወደ ዓለምም ሁሉ እንሄዳለን። የዲያብሎስን ስራ እናፈርሳለን። ወደ ዓለምም ሁሉ እንሄዳለን። ወንጌልን ለፍጥረት እነግራለን፣ እናውጃለን።
በጨለማው ዓለም በሞት ጥላ ሀገር ተጉዘው ተገፍተው ከሲኦል መግቢያው በር ምንም ሳይገባቸው ግራ በመጋባት ሊጠፉ ያሉትን ነፍሳት ለመታደግ እንሄዳለን ወንጌልን ይዘን እንሄዳለን ምንም ሳይበግረን እንሄዳለን ነፍሳትን ለማዳን እንሄዳለን አንተን አስቀድመን እንሄዳለን ወንጌልህን ይዘን እንሄዳለን ምንም ሳይበግረን እንሄዳለን ነፍሳትን ለማዳን እንሄዳለን አንተን አስቀድመን ወደ ዓለምም ሁሉ እንሄዳለን የዲያብሎስን ሥራ እናፈርሳለን ወደ ዓለምም ሁሉ እንሄዳለን ወንጌልህን ለፍጥረት እነግራለን እናውጃለን ማነው የሚረዳ ማነው የሚያድነን ሊመጣ ካለው ቀን ከዚያ ክፉ ዘመን በማለት ነፍሳቸው በጭንቀቱ ስላለች መድረስ የሚገባን እኛ ነን ወገኖች እንነሳ እንሂድ እንውጣም እንነሳ የሕይወትን ቃል ይዘን እንነሳ እንድረስላቸው እንነሳ ከአሉበት ፈጥነን እንነሳ እንሂድ እንውጣም እንነሳ ሕይወትን ቃል ይዘን እንነሳ እንድረስላቸው እንነሳ ከአሉበት ፈጥነን ወደ ዓለምም ሁሉ እንሄዳለን የዲያብሎስን ሥራ እናፈርሳለን ወደ ዓለምም ሁሉ እንሄዳለን ወንጌልህን ለፍጥረት እነግራለን እናውጃለን የከበረው ሥጋ የከበረው ደሙን የበላን የጠጣን የተካፈልን ሁሉ ሕይወት ሚሰጠውን የሚያድነውን ቃል ለፍጥረት በሙሉ ማወጅ ይገባናል ይገባናል በአንድ ልብ አንድ ሐሳብ ይገባናል በፍቅሩ ተይዘን ይገባናል ሞትና ትንሣኤውን ይገባናል ለነፍሳት መናገር ይገባናል በአንድ ልብ አንድ ሐሳብ ይገባናል በፍቅሩ ተይዘን ይገባናል ሞትና ትንሣኤውን ይገባናል ለነፍሳት መናገር ወደ ዓለምም ሁሉ እንሄዳለን የዲያብሎስን ሥራ እናፈርሳለን ወደ ዓለምም ሁሉ እንሄዳለን ወንጌልህን ለፍጥረት እነግራለን እናውጃለን ንስሐ እንድትገባ በስም እንድትጠመቅ ነፃነት አግኝታ እስራቷ እንዲወርድ ነፍሱ ሁሉ ጌታዬ አምላኬ እንድትልም ቃልን እነግራታለን ጨለሟ እንዲገፈፍ እነግራለን የቃልህን ሚስጥር እነግራለን አቀጣጥለን ይዘን እነግራለን ፍጥረት ሁሉ እንዲያውቅ እነግራለን አምኖ እንዲድንብህ እነግራለን የቃልህን ብርሃን እነግራለን አቀጣጥለን ይዘን እነግራለን ፍጥረት ሁሉ እንዲያውቅ እነግራለን አምኖን ሄደንብህ ወደ ዓለምም ሁሉ እንሄዳለን የዲያብሎስን ሥራ እናፈርሳለን ወደ ዓለምም ሁሉ እንሄዳለን እንጫለን፣ ወደ ዓለምም ሁሉ እንሄዳለን። የዲያብሎስን ሥራ እናፈርሳለን፣ ወደ ዓለምም ሁሉ